hello።
አቤት ሰላም ነው።
ሰላም ጤና ይስጥልን ቤት ቤት
አለን እንትን bonus bonus ከተለቀቀ check ለማድረግ ነው።
እሺ cashier ኮዷን ትነግረኛለህ?
አስራ ሁለት
አስራ ሁለት
አርባ ሰባት
አርባ ሰባት ሰላሳ ሶስት ሰላሳ ሶስት ሰማንያ ስምንት
ሰማንያ ስምንት እሺ። እሺ ሁለት መቶ ብር ቦነስ አለ። እሺ
እሺ ሌላም አንድ አለች ጨምርልኝ።
እሺ ንገረኝ።
አስራ ሁለት
አስራ ሁለት ስልሳ ስድስት ስልሳ ስድስት ሰባ አምስት ሰባ አምስት ዘጠና አምስት
እሺ እሺ ደግሞ መቶ ብር አለ። እሺ
እሺ
እሺ thank እናመሰግናለን። መልካም ቀን። እሺ ዩ